Hello ጤና ይስጥልን Donkey Tube አቤት Hello አቤት ጤና ይስጥልን Donkey Tube ይሰማል Hello ሰላም እግዚአብሔር ይመስገን ይቅርታ ወደ ዶንኪ ቲዩብ ነው የደወልኩ ምን ነበር አባት